አይደለም ሰውን የሚያኮራ ሰርቶ መገኘት ነው በቂ በቂ ስራ። አያህናን አንተ ብለው ባለም የሚፈሩት እባክህ አብረው ሰርተው ነው ይገስም ያገኙት እባክህ አብረው ሰርተው ነው ይገስም ያገኙት አሻሻ በዮ ተው በዮ ተው በዮ ጉበለኝ ነው አሻሻ በዮ ተው በዮ ተው በዮ ጉበለኝ ነው አያንጋል አንተ ብለው ባለም የሚፈሩት የባህን አብረው ሰርተው ነው ይገዝም ያገኙትም አለም ተራቀቀች ብለን ተማውራትም ተባህን አብረን እንስራና ለሀገር እድገትም ተባህን አብረን እንስራና ለሀገር እድገትም አሻሻ በዮ ተው በዮ ተው በዮ ጎበለኝ ነው አሻሻ በዮ ተው በዮ ተው በዮ ጎበለኝ ነው ናደሞ ገሌ ናደሞ ገላ ናደሞ ገሌ ናደሞ ገሌ ገለል በልና ገለል አርጋቸው ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው